የለም ወይ database ላይ ያለው እሺ፣ እንትን ላይ ይልኝ ምንድን ነው መጀመሪያ status ላይ ይልኝ አስራ አንድ ሰላሳ አራት ስምንት ሀምሳ ሶስት ሶስት ዜሮ ሰላሳ አራት ስምንት ሀምሳ ሶስት ስምንት ሀምሳ ሶስት deliver ሆኗል። deliver ሆኗል። እስቲ አዎ፣ እዚህ ተደርጓል፣ ግን አላዘምን አለ መረጃ አይከፍትም።
ዲሴብል ካልተደረገ ያስቸግራል
እ ምናምን ነው የሚለው እ እ
ያ ባልዌቡ ምናምን ነው የሚለው ይላሉ። ልክ አስተካክላ ዘመን ስልክ ማለት ነው ነው አይከፍትም። መደረስ አዎ የአገል- አገልግሎት እየተሰጠ ነው ነው የሚለው እየተሰጠ ነው። እሺ መታወቂያ ነንበሩ ሁለት ነው።
ኦኬ፣ አይዲ ሁለት ነንበሩ ነው ሁለት ነው። አዎ፣ ለዛ ወይ አንድ ፔጅ ይሆናል ማለት ነው።
አንድ ይሆናል። እሺ አንደኛውን ትነግሪኛለሽ
ቁጥሩ ወይ እዚህ ማስጨረስ ይቻላል ነው ወይስ ምን ላይ ል- ል- እንትን ላይ እንዳለ አያስታውቅም። የመጨረሻውን ብቻ ኦኬ ነው የሚለው።
ሌቭሉ ደሊቨሪ- አ
ስለዚህ እሺ በቃ አንድ አንድ መቶ ቄታ ይለኛል ሶስት ዜሮ አስራ ወይም ትንሽ ቆይ ትሞክሪያለሽ ሶስት ታስተካክላለሽ እሺ እሺ ይዘሻላ 11 ሰላሳ አራት አምስት ደቂቃ እሺ አራት